ሄሎ ጤና ይስጥልኝ ሀሪፍ የነበር የምደውልዎት ሰራሎት ፖስ ማሽኑ
አሁንም ምንም እንትን አይለም ምንም እሺ ተከድኗል በደንብ እዛ ወረቀቱ አካባቢ ያለው ፓርት ኦ ተከድኗል መከደኑ አልቆ ነው ወረቀቱ ያደረጉት።
ሰጥቶ ነበረ ከድነናል
ተከድኗል ኦ ቼክ ማድረግ አይችልም ስላሉት ነበረ ስለሰው ስለብሬ ይቻላል አጋጣሚ መታ እሺ ኬት ነው የሚደውሉልን እንደመያችን አኗር ሁለት ብሎት እና ሮንዳ አኗር ምግብ ቤት ሮንዳ ጋር አዎ።
የት ያለው ሮንዳ ሮንዳ
እሺ የእርሶን ስም አልበል
አድራ
ሀድራማ
መሀመድ
እሺ ስልክ ቁጥር በዚህ እናገኘታለን በዚህ ልመዝግብ አዎ ይሄ የድርጅት ስልክ ስለሆነ ችግር የለውም
እሺ በዚህ ስልክ ቁጥር እንደውልሎታለን ለሚመለከተው ክፍል አስተላልፍሎታለሁ እሺ ሌላ የምረዳዎት ነገር